Hello ጤና ይስጥልኝ።
አብሮሽ ጥልን እ፣ ካልተሳሳትኩ ይቅርታ፣ ከው- ከውባል ክብ- አ- ክብሩ?
አ እሺ፣ እ፣ ገበያ ኤክስ ነበር የምደውልሎት እሺ ካስታወሱ ከዚህ በፊት በእኛ የሽያጭ ሰራተኞች አማካኝነት እቃዎትን ለመሸጥ የኛ መተግበሪያ ላይ ተመዝግበው ነበር እና እ፣ አዎ።
እንዴት ነው እየተገበያዩበት ነው የሚለውን ነገር ለማስታወስ ነበር የደወልነው customer እያጣሁት ስለሆነ
አ ይገርምሽ እንትን እያ እሱ ነገር በቃ እንትን ብዬው እየተጠቀምኩት አይደለም አሁን ላይ አ፣ ማለት የ spare part እቃዎችን ነበር አ።
የ construction spare part ነበር Spare አዎ customer እያጣሁት ስለሆነ እ፣ ምናልባት የአድራሻ ለውጥ አድርጎ ይሆን እዛው ንፋስ ስልክ ወረዳ አይ ኧረ እዛ ነኝ እዛው ነው። በቃ ሰውን ልክሎት እና በስልኩ እንዴት መገበያየት እንደሚችሉ እንዲያሳዩት እናደርጋለን።
እሺ እሺ ይደውሉልዎታል። መልካም ቀን።
እሺ እንትና ጋር የለውም